ሄሎ ሄሎ አቤት።
ሰላም ጤና ይስጥልኝ።
okay እግዚአብሔር ይመስገን ሰላም ነው።
አለን እግዚአብሔር ይመስገን። ከቤት ቤት ነበር ምደውልልህ።
okay እሺ ምኑ ነው ስለ jackpot?
okay እንትን ነበረ እና የሆነ jackpot ላይ ጓደኛችን አሸንፈው እሺ
አልገባንም ማለት ስልሳ ሺህ ተብሎ ነበር የተጫወተው ግን የተሰጠው ሁለት ሺህ something ነው።
አዎ ምን ማለት መሰለ እሱ የመረጣቸው እ, match ኦች አሉ አይደለ?
አ ሌላ አስራ ሶስት ሰዎች ከመረጡት ያ- የሚመጣው ብር ለአስራ ሶስት ሰው ነው የሚከፋፈሉት። እሺ እሱ ብቻ ስለ ምንድን ነው stake ስላደረገ እሱ ብቻ ነው የሚያገኘው ማለት አይደለም።
okay ላሸን ለሁሉም አዎ፣ ላሸነፈው ሰው ለሁሉም ለአሸናፊው እሱ ነው የሚከፋፈሉት።
ለምሳሌ አሁን ስልሳ ሰው ካሸነፈ ስልሳ ሰው ካሸነፈ ነው ስልሳ ከአስራ ሶስት ሲሸው ሰው በላይ ከሆነ ሊሆን አንዳንድ ብር- አይችልም።
እ ከአስራ ሶስት ሰው በላይ ሊሆን አይችልም።
አ ይዘጋል ማለት ነው ወይስ አዎ፣ ምንድን ነው የሚሆነው?
አይ ነው ከዛ በላይ አይቻልም። በቃ የ- የመረጣቸው አሁን አንተ የመረጥካቸውን እነዛን ስድስት match ከሆነ ስድስት ማቹን አስራ ሶስት እ።
ሰው ነው እንጂ ሊመርጥ የሚችለው ከዛ በላይ ሊሆን አይችልም። እሺ አ መጀመሪያ ራሱ አይፈቀድም ማለት ነው።
አዎ አዎ አዎ እም፣ እም። okay እሺ አመሰግናለሁ። አንዱ እሱ ነው ያልገባኝ። ሁለተኛ ደግሞ እሺ hello እሺ እየሰማሁህ ነው።
okay አሁን አሁን ተጫውቼ ነበረ እና እሺ እ፣ ለምሳሌ አሁን የኢትዮጵያ ኢንሹራንስ እና እንትን አዳማ ሲቲ የምለው አዳማ?
አልቆ ነበር የጫወተው።
አዎ official እስካ- result ኡ እጃችን ላይ ስላልደረሰ ነው። እሺ እሱ ነው አሀ ያልተለቀቀው።
ነው እንዴ?
አዎ ትንሽ አዎ፣ okay ጠብቁና እሺ ይለቀቃል።
እሺ አመሰግናለሁ። እማ እሺ አባቴ፣
እሺ እሺ እሺ